ሄሎ ሄሎ፣ አቤት
ደህና አደራችሁ።
ሰላም።
MRI ውጤት ፈልጌ ነበር። ከሀያ ስልሳ ነበር የምደውለው።
መቼ ነበር የተነሱት?
ማታ ብርሃን አበራ።
ቆይ ስልክ ልስጥዎት የምጠይቁበት
እሺ፣
ዜሮ ዘጠኝ ሰማንያ ስምንት
ዜሮ ዘጠኝ ሰማንያ ስምንት
እሺ፣ ቃል እሺ፣
ሰማንያ ስድስት እሺ፣ ሰማንያ ሰባት እሺ፣ ሰማንያ ዘጠኝ
ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ አዎ በዚህ ደውለው ጠይቋቸው።
እሺ፣ thank እሺ